ጤና ይስጥልኝ።
አብሮ ይስጥልኝ።
እሺ
ባለፈው ተመዝግቤ ነበር እና
ከፍለዋል?
ለመማ- ኦንላይን ለመ- ለመማር ፈልጌ ነበር እና ከፍለዋል?
no account እነግርሃለን ብላችሁ
እሺ አሁን ልንገሩት። አንድ ሺ
እሺ
አንድ ሺ አንድ ሺ ሀያ ሰባት
ቃሽ አንድ ሺ ሀያ ሰባት ሰማንያ አራት
አንድ ሺ ሀያ ሰባት ሰማንያ አራት
ዜሮ ስድስት ዜሮ ስድስት
ዜሮ አራት ዜሮ አራት አራት ዜሮ አራት
አራት ዜሮ አራት አራት ቢኒያም አንድ መለሰ።
ሺህ?
ደ- እሺ
አንድ ሺ ሀያ ሰባት ሰላ- ሰማንያ አራት ዜሮ ስድስት ዜሮ አራት
መጨረሻ አራት አለው።
ዜሮ አራት ከእንደገና ድጋሚ አራት አዎ
እሺ ማን ላይ ነው? hello hello ሄሎ